ሄሎ
ሄሎ
ናርቱልኝ አጎ ይስጥልን።
ኢትዮጵያ የጥብቅና ማህበር እ
እሺ ምክር ልጌ ነበረ ጉዳዩን ልንገርና
እሺ ከዛ በፊት ጥሪ ማዕከላችን አስራ አምስት ብር በሰ- በደቂቃ ይቆጥርቦታል።
አውቃለሁ።
እሺ ሞትን ማህደር አድማስ
ማን ማን አሉ?
ማህደር አድማስ እሺ ከየት
ከቦሌ ነው? እ ከቦሌ ሚካኤል እሺ ከቦሌ ሚካኤል